Hello
ጤና ይስጥልኝ።
አሪፍ ነኝ።
ጤና ይስጥልኝ። አሪፍ ፔ ዳዊት ነኝ። የባኮት ምን ልርዳዎ
እ ትናንት withdraw ያደረኩት ሳንቲም ነበርና ወደ ሂሳቤ አልገባም።
እሺ፣ ትላንትና አስመዝግበው ነበረ ወይስ?
አዎ አስመዝግቤ ነበር ትናንት።
እሺ፣ የባኮትን መስመር ላይ ጠብቁ፣ check ላድርግሎት። በዚህ ቁጥር ነው ያስመዘገቡት?
በ- በዚህ ቁጥር አይደለም ዜሮ ዘጠኝ አርባ አንድ
እሺ፣ ዜሮ ዘጠኝ አርባ አንድ ዘጠና ዘጠኝ ዘጠና ዘጠኝ ዜሮ አምስት ሰማንያ ሰባት
ዜሮ አምስት ሰማንያ ሰባት የባኮትን መስመር ላይ ጠብቁ።
እሺ
screenshot ልከዋል በቴሌግራም አዎ ልክ ያለው
እሺ፣ ሙሉ ስሞትን ልቀበል።
መርሃ አስመሮ ሞላ
መርሃ መርሃዊ አስመሮ ሞላ
እሺ፣ withdraw ሲያደርጉ ነው ደንበኛችን አ withdraw ሲያደርጉ ነው deposit ሲያደርጉ ነው?
withdraw
እሺ፣ ወዴት withdraw እያደረጉ ነው?
ወደ ቴሌብር
እሺ፣ የብሩ amount ምን ያህል ነው?
አ
የብሩ መጠን ምን ያህል ነው?
ሺ አርባ ሶስት አንድ ሺ አርባ ሶስት ብር አንድ ሺ አርባ ሶስት ብር አ
ትላንትና ነው እንደዚህ የሆነ ያጋጠመው።
ትናንት ነው
እሺ ቴሌግራም ላይ ግን አላገኘሁትም። screenshot
ልክ ያለው screenshot አ በዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ ዜሮ አራት አንድ ሀምስ- ሀምሳ አምስት ልክ ያለው
እሺ የቴሌግራም ስሞት ማን ነው?
መርሃዊ አስመሮም
መራቃው እሺ እሺ አስመሮም አግኝቼዋለሁ። እሺ አዎ ትኬቱን አስተላልፈውታል። እኔም አሁን በድጋሚ አ- አስተላልፌልዎታለሁ። በወረፋዎት መሰረት የሚደርሰውት ይሆናል።
እሺ እሺ ሌላ ምረዳውት ነገር አለ?
በቃ እሱን ብቻ ነው እሺ ስለ ደወሉ እናመሰግናለን። አገልግሎት ላይ ሀሳብ አስተያየት ካለዎት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት።
እሺ እሺ